ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
hello ጤና ይስጥልኝ።
አብሮ ይስጥልን ምን ልርዳዎት?
አልሰራም ዛሬ
deposit ነው withdraw ነው የፈለጉት?
ቴሌብር ቴሌብር አልሰራም።
ጎ deposit ነው withdraw ነው የፈለጉት? hello
ሁሉም ሁሉም አይሰራም እኮ
እኮ እርሱ የፈለጉት ምንድን ነው?
withdraw withdraw
በዚህ ስልክ ነው?
አዎ
እሺ እንደውልሎትና ሌላ አማራጭ እየፈለግን ስለሆነ በዚህ ስልክ እንደውልሎትና የባንክ አ- አካውንት እንቀበሉታለን።
ዛሬ አይሰራም ማለት ነው።
አዎ ዛሬ አይሰራም፣
ነገ ይለቀ- ያልቃል
አያልቅም።
አልቅም አዎ አያልቅም። በዚህ ስልክ ደውለን ሌላ አማራጭ ፈልገን እንደውሎታለን እኛ አይ በቃ ችግር የለም